ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከ- እንትን አሁን ተደውሎልኝ ነበር። አንድ አዎ አዎ፣ ከቺፕቺፕ ነበረ አዎ ኦርደር አድርገው ያልመጣ አይተም ነበሩት።
ትክክል ቦይዝ ነበረ።
እሺ ቦይዝ ዌራውስ ውጥረት ስላጋጠመ ነው። በኦኬ ፓስታን ቀይሩሉት።
እንደዛ ብዬ ጠይቄ እሱም የለም ተብዬ ነው።
ኦኬ አሁን ስለገባ ኦኬ መላክ እንችላለን። እሱ ከፈለጉ ኸይር፣ እሰ- ለነገ መላክ የሚችል ነው።
አዎ ለነገ እንደዛ ከሆነ መጨመር ይችላለሁ። ብር ካለኝ ተጨማሪ ለነገ አንድ ላይ እንዲመጣልኝ ዛሬ group form ማድረግ ይችላለሁ።
አዎ ይቻላል። እ፣ አዎ ሳይነሽ አሁን ላይ ኮ- complete ይበሉትና ለነገ እንልካለን። ሀያ አንድ ኪሎ ሀያ አንድ ነው አደለ? ሀያ አንድ piece ሀያ አንድ ፍሬ መሰለኝ። ሀያ አንድ አዎ ወይ ሀያ ሀያ አንድ ፍሬ check ሀያ አንድ አደርጋለሁ። ለማንኛውም ምናምን።
እሺ የት ነው location ኡ?
location ካራ ቆሬ።
ካራ ቆሬ።
አዎ አዎ እሺ ነገ እንልክልዎታለን።
ይችላል። እሺ እሺ አመሰግናለሁ።
እሺ መልካም ምሽት።